hello hello
አቤት ዋሽንግተን የህክምና ማዕከል ነው ልታዘዞት
እ
የደወሉት ሐኪም ቤት ነው። ዋሽንግተን የሚባል ሐኪም ቤት ነው። ምን ልርዳዎት?
ትንሽ ድምፅ ይቆራረጣል።
የደወሉት ዋሽንግተን የሚባል ክሊኒክ ነው የደወሉት። ምን ልርዳዎት?
አዎ የሆነ ቲክቶክ አግኝቼ እኮ
ምን ልርዳዎት? ቲክቶክ ላይ ምን አዩ?
እ ቲክቶክ ላይ ምን አዩ? ምን ልርዳዎት?
የሆነ መረጃ
እሺ ግልጽ አድርገው ይንገሩኝ። ምን ነበር?
ሆነ ስለ ስራ ጉዳይ ነበር።
እም?
የሆነ የካናዳ ስራ ምናምን በቲክቶክ አይ።
ላይ አግኝቼው ነው።
እኛ ጋር አይደለም። ይሄ በስህተት ነው። ይሄ ሌላኛው እኛ የማናውቀው የ fake account ነው። በጣም ይቅርታኛ አይደለን። እኛ አንልክም ካናዳ